ጤና ይስጥልኝ። ገብታ
ጤና ይስጥልኝ። ቃሊቲ ቅዱስ ገብርኤል የካቶሊክ ጤና ጣቢያ እሺ፣
ወደ አዲስ ህይወት።
አዲስ ህይወት communicate አድርጋችኋል?
አዎ አዎ አድርጌያለሁ።
እሺ፣ ስልክ ቁጥሮን ይስጡኝ። ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰባ ዘጠኝ ሰባ ዘጠኝ ሰላሳ ሰባት ስልሳ ሰላሳ ሰባት ስልሳ ስል- ስልሳ እሺ፣ የታካሚ ስም ማን ይባላል?
ጽጌሬዳ አካሉ እም?
ጽጌሬዳ
ጽጌሬዳ ስንት አመቷ ነው?
አስራ ስድስት
እሺ፣ ኮሚኒኬት አድርጌ መልሼ አሳውቆታለሁ። እኔ ከአዲስ እሺ።
ህይወት እሺ፣ እሺ።
እሺ